ሄሎ ሄሎ፣
አቤት።
ሰላም ጤና ይስጥልኝ። ፍሊንትስቶን ሆምስ hello hello፣
ሰላም hello።
ነህ?
እግዚአብሔር ይመስገን።
አቤት፣ አቤት። አይ አይሰማም።
እ፣ አሁን ይሰማል። ፍሊንትስቶን ሆምስ ነው። አሁን ደውሎት ነበር።
አ፣ ስምንት ሰማንያ ስምንት ነህ?
አ አ 80 88
አዎ ደውዬ ነበር። message እሺ።
ገብቶልኝ ደውዬ ነበር።
እሺ፣ ምን ነበረ ባኮት? ምን ልዶት
አይ messa- ምን አዲስ ባንክ ነው እንዴ?
አይደለም፣ real estate construction ዘርፍ
አ፣ የቤቶች ማለት ነው። አሁን currently አክሲዮን በመሸጥ ላይ ነን የምንገኘው።
አ፣ እ፣ ቤትም የምትፈልጉት ከሆነ ቤትም እ፣ አለን የሚለውን እ፣ ለማሳወቅ ያክል ነው የገባው አ፣ ለማስታወቂያ ነው እንዴ? ቆይ አ፣ አ፣ እና አ፣ አክሲዮን የመግዛት ሀሳብ ካሉት እ፣
ቆይ ትንሽ ቆይቼ እደውላለሁ። አሁን ስራ ላይ ስለሆንኩኝ ነው።
እሺ